ግራሰነው ካፒታል ስፓይል
ሰላም አፖይንትመንት ለመያዝ ነበር ለነገ ማታች።
እሺ ነገ ስንት ሰዓት ላይ?
ነገ አምስት ሰዓት ላይ
ጠዋት አምስት ሰዓት አዎ አምስት ሰዓት ወይ አራት ሰዓት ለስንት ሰው ነው የፈለጉት?
ለእኔ ብቻ ዙሪያሽ ጋር
እሺ ቼክ ላድርግ።
ምንድን ነው የኔ ድንጋይ እሱኛውን ክፍትልኛ አባ እኮ መሀንዲስ አይደለ እንዴ? አረ ቤታችንን ፈነቀለ።
አራት አራት ሰዓት ነው አምስት ሰዓት ይቅርታ
ያለው በው ሰዓት ላይ አለ። አራት ሰዓትም አለ።
እ ነገ ሐሙስ ነው አይደል? ጠዋት ስለሚገባ ይችላሉ።
አራት ሰዓት እሺ።
እሺ ማን ብዬ ልያዝለት?
ጂቱ ጂቱ ስልክዎት ልውሰድ?
ዜሮ ዘጠኝ እሺ ሀያ ዘጠኝ እሺ ዜሮ አራት እሺ ስልሳ ሁለት ስልሳ ስድስት ስልሳ ሁለት ስልሳ yeah ስድስት ጂቱ ነው ያልኩት።
ጂቱ አዎ ጂቱ okay እሺ እሺ alright thank you እሺ አልኩሽ ማለት ነው።